በለበሽው ኩታሽን በለበሽው ሸማሽን አግራማሽን በለበሽው ኩታሽን በለበሽው ሸማሽን አግራማሽን የኔ ገላ ይደርሳል አብዛሽ የኔ ገላ ሁለት ነፍስ እንዳለው የኔ ገላ በአንድነትሽ ቆርጠሽ የኔ ገላ ናትዬ ሆይ በለው የኔ ገላ በለው በይኝና የኔ ገላ ልበለው እኔም የኔ ገላ ጉልበቴ ሳይሳሳ የኔ ገላ አይኔም ሳይደክም ኧረ ገላን ገላን ኧረ ገላ ኧረ ገላን ገላን ኧረ ገላ ኧረ ገላን ገላን ኧረ ገላ ኧረ ገላን ገላ ምነው ገላ ነደዴ ነደዴ ነደዴ ነደዴ ነደዴ ነደዴ ነደዴ ነደዴ ሳቅራራ በደጁ እኔ ለፍቅርሽ እንዳይዘጋብኝ አንቺ ሰው በርሽ በቆላ በደጋው ብላካኪ ዘራብ ማተሎ ይደፋል ያይን ወዳጁን በራብ ነይደዴን ነይደዴን ነይደዴን ነይደዴን በለበሽው ኩታሽን በለበሽው ሸማሽን አገራማሽን በለበሽው ኩታሽን በለበሽው ሸማሽን አገራማሽን የኔ ገላ ሌብነት ይመስል የኔ ገላ ምንድን ያስፈራኛል የኔ ገላ ለካኔም ለፍቅር የኔ ገላ ጀንነት ያስኛል የኔ ገላ ከውጭ የሳበኝ የኔ ገላ መልካም ውበትሽ የኔ ገላ ግባረፍ ይለኛል የኔ ገላ ልቤ ከፍትሽ አረ ገላን ገላን አረ ገላን አረ ገላን ገላን አረ ገላን አረ ገላን ገላን አረ ገላን አረ ገላን ገላን ምነው ገላን አድዋ ብትይኝ አድዋ ውያለው ሰገሌም ባትይኝ ሰገሌ ውያለው ማይጨውም በትይኝ ማይጨው ላይ ውያለው ተሸነፍኩኝ እንጂ ባንቺ ጉያ ባለው ጸጉርሽ ዱር ሆኖ ደረትሽ መሄዳ ጦሩ ጡትሽ ወጋኝ በተዘጋ ጓዳ ነይደዴ ነይደዴ ነይደዴ ነይደዴ በለበሽው ኩታሽን በለበሽው ሸማሽን አገራማሽን በለበሽው ኩታሽን በለበሽው ሸማሽን አገራማሽን የኔ ገላ ጎረ ወራዴም አልፈራ የኔ ገላን እያልኩኝ ስመካ የኔ ገላ ሽጥም እንደሰይፍ የኔ ገላ የመዘዛለካ የኔ ገላ ከአንቺ ጋር ገጥሜ የኔ ገላ ድል አልሆንም ስልህ የኔ ገላ በጥርስሽ ተሰዋው የኔ ገላ በአይንሽ ዘቆሰለ ነረገላ ገላ ነረገላ ነረገላ ገላ ነረገላ ረገላ ገላ ነረገላ ረገላ ገላ ምነው ገላ ሳራራ በደጁ እኔ ለፍቅርሽ እንዳይዘጋብኝ አንቺ ሰው በረሽ ባልቢን በወጨፎ ባየን ወንድነቱን ቃል ኪዳን ሆነና ይዟት የደበቱን ነደዴ ነደዴ ነደዴ ነደዴ